Hello
ጤና ይስጥልኝ ከቢጃ ኢትዮጵያ ነው የደወልኩሎት። ተቋረጠ፣ ይቅርታ።
አዎ አይ already አግኝቼዋለሁ። technician ኦቹ ሂደዋል፣ ነግሬዋለሁ።
እሺ፣ አድራሻው የት ነው? አድራሻውን ይንገሩኝ።
አድራሻውም አስራ ስድስት ቀበሌ አገር draft house
የት አሉኝ?
አስራ ስድስት ቀበሌ ሆኖ አጋዚያን draft house ነው የሚባለው አድራሻው የት ነው? ደንበኛችን እ
አድራሻው አስራ ስድስት ቀበሌ
መስመር ላይ ያሉ
አለው እኛ አስራ ስድስት ቀበሌ የት? አስራ ስድስት ቀበሌ ሀ- ሀገር ቤት ነው።
መቀሌ
እሺ፣ አስተላልፎ ይሎታሉ። የጥገና ክፍሎች ይመጣሉ፣ ይጠብቋቸው።
አይ ያው ነ- ነግሬዋለሁ። እኔም staff ስለሆንኩኝ ነግሬዋለሁ። አግኝቼዋለሁ እሱን። ቴንክ ዩ